ምስጋና የሚገባውን እግዚአብሔርን እጠራለሁ አምልኮ የሚገባውን እግዚአብሔርን አመልካለሁ ክብር የሚገባውን እግዚአብሔርን አከብራለሁ ዝማሬ የሚገባውን እግዚአብሔርን አደንቃለሁ በሕይወቴ ሳለሁ ለክብሩ ቀኛለሁ በምኖርበት ዘመን ዘምራለሁ ደስ አሰኝቶኛል ቃሌ ደርሱ ይጣፍጠው ከፍ ብሎ ይክበር ወዳሴ እርሱ ነው በሕይወቴ ሳለሁ ለክብሩ ቀኛለሁ በምኖርበት ዘመን ዘምራለሁ ደስ አሰኝቶኛል ቃሌ ደርሱ ይጣፍጠው ከፍ ብሎ ይክበር ውዳሴ እርሱ ነው። ይኸው ይኸው ክብሩ ሁሉ የእርሱ ነው። ይኸው ይኸው ክብሩ ሁሉ የእርሱ ነው። ይኸው ይኸው ክብሩ ሁሉ የእርሱ ነው። ይኸው ይኸው ክብሩ ሁሉ የእርሱ ነው። እስቲ ላመስግነው ልቁም ስሙን ልጥራ ድንቁን ታምራቱን ስራውንም ላውራ ክብሩን ልፈልገው ወደፊቱ ልግባ ከእግሩ ስልገኝ ምስጋና ስሰዋ ምስጋና ስሰዋ ይኸው ይኸው ክብሩ ሁሉ የእርሱ ነው ይኸው ይኸው ክብሩ ሁሉ የእርሱ ነው ይኸው ይኸው ክብሩ ሁሉ የእርሱ ነው ይኸው ይኸው ክብሩ ሁሉ የእርሱ ነው ታላቅ ምህረቱን ጽድቁን እቀኛለሁ ንጹሕ መንገዱንም አስተውለዋለሁ በፍጥረት ሁሉ ላይ ከፍ ብሎ ልቋል ሁሉንም ሊገዛ በምድር ላይ ነግሷል በምድር ላይ ከብሯል ይኸው ይኸው ክብሩ ሁሉ የእርሱ ነው ይኸው ይኸው ክብሩ ሁሉ የእርሱ ነው ይኸው ይኸው ክብሩ ሁሉ የእርሱ ነው ይኸው ይኸው ክብሩ ሁሉ የእርሱ ነው ሃሌ ሃሌሉያ ሃሌሉያ ያልኩኝ በቅኖቹ ሸንጎ በጉባኤ ያለሁኝ ከፀሐይ መውጫ እስከ መግቢያው ድረስ ከሕዝቡ ጋር እላለሁ ይሁን ስሙ ብሩክ ይሁን ስሙ ብሩክ ይኸው ይኸው ክብሩ ሁሉ የእርሱ ነው ይኸው ይኸው ክብሩ ሁሉ የእርሱ ነው ይኸው ይኸው ክብሩ ሁሉ የእርሱ ነው ይኸው ይኸው ክብሩ ሁሉ የእርሱ ነው ሰማያትን በብልሃት ምድርን በውሃ ላይ የሰራን ያጸና ያደረገ ከላይ ጠላትን በጥልቁ በባህር የጣለ ይሄ ነው ኢየሱስ እኔን የታደገ እኔን ያሻገረ ምስጋና የሚገባውን እግዚአብሔርን እጠራለሁ አምልኮ የሚገባውን እግዚአብሔርን አመልካለሁ ክብር የሚገባውን እግዚአብሔርን አከብራለሁ ዝማሬ የሚገባውን እግዚአብሔርንም አደንቃለሁ በሕይወቴ ሳለሁ ለክብሩ ቀኛለሁ በምኖርበት ዘመን ዘምራለሁ ደስ አሰኝቶኛል ቃሌ ደርሶ ይጣፍጠው ከፍ ብሎ ይክበር ወዳሴ እርሱ ነው በሕይወቴ ሳለሁ ለክብሩ ቀኛለሁ በምኖርበት ዘመን ዘምራለሁ ደስ አሰኝቶኛል ቃሌ ነፍሴ ጣፍጠው ከፍ ብሎ ይክበር ወዳሴ እርሱ ነው ይኸው ይኸው ክብሩ ነው የእርሱ ነው ይኸው ይኸው ክብሩ ነው የእርሱ ነው ይኸው ይኸው